ሄሎ ሄሎ ጤና ይስጥልን።
አብሮ ይስጥልን ከዊ ፕላስ ሶሉሽን ነበረ ምደውልሎት።
እ ከዊ ፕላስ solution ነበረ ምደውልሎት። ዊ ፕላስ እ solution application ላይ ከዚህ በፊት ተመዝግበው ነበር አይደል? app ላይ
እ
አሁን ላይ የተመዘገቡትን service ኦች system ላይ active እያደረግናቸው ነበረ እና አንዳንድ መረጃዎችን እ ለማሟላት ነበረ የደወልኩልሽ።
እሺ ይቅርታ፣ ግን እኔ ሰራተኛ ነኝ፣ አሰሪዋ የለችም።
እም፣ ቀላል ነው ብዬ ነው አንቺም እንድትነግርኝ የምትሽው መረጃ ነው ነው ወይ ማለት ካለ ያለ እሷ ፍቃድ ብዬ ነው።
እሷ ሳታቅ ነው እንዴ store ኡ የተመዘገበው?
እ እሷ ሳታቅ ነው ስቶሩ የተመዘገበው
እኔ ሬጅስተር ያደረግ አላውቅም።
እሺ። ስለዚህ የእሷን ቁጥር ትሰጭኛለሽ ወይ?
አሁን ትመጣለች። በዚህ ስልክ ከደወልሽላት ይሄ እሷ ነው።
እሺ፣ ምን ሺህ ዶላር ነው?